ሄሎ አቤት።
ሀሴት ነኝ።
አስቴት አይሰማም ስልካቸው አዲሱ ሀምሳ አዎ ሰባት ኮኔክሽን ሀምሳ ሰባት አርባ ስምንት ሀምሳ ሰባት አርባ ስምንት እሺ ምንድን ነው አውጪልኝ። ተቃራኒ ወደር ነውብኝ ነው ያኛውንም ንገረኝ
ያኛው ሀምሳ ሰባት አስራ አንድ ሀምሳ ሰባት አስራ አንድ እዚሁ ጠብቀኝ
ሀምሳ ሰባት አስራ አንድ ነው።
እሺ እዚሁ ጠብቀኝ እሺ አዎ።
ቆርጣ ሰን ኮንዶሚኒየም እና ሳምሪስ ኤምሲ ወደ ወሰን አዎ።
ስለዚህ የወርቃውን አስወጥቼልሃለሁ አስናቀ እሺ እሺ። ምን አልከኝ አባዬ? እ አዎ አዎ ሂዱ ሂዱ